የዘጠኝ ወር ብቻ አይደለም የኔም አንቺ ነገር አያልቅም ቢነገር ሰላምሽን አስቶልኝ ጤናውን ሰቶሽ ሁሌም ያኖርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ አጨበ ቢበዛም ቢከበኝ ወዳጅ ዘመድ ምድርን ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስ ለእኔ ግን የዚህ ዓለም ነገር አይጠቅም እንጂ ሞት አይጠቅም እንጂ ሞት ወዳጅ በሉሽ ወዳጅ ወዳጅ ከወዳጅ በላይ ነሽ ንፍት በሉሽ ወንድም ወንድም ሁሉን ታስንቅለሽ ማማዬ ማማዬ ማማዬ ማማዬ እናቴ mama eh mama mama mama eh mama Mr. Governor የዘጠኝ ወር ብቻ አይደለም የኔም አንቺ ነገር አያልቅም ቢነገር ሰላምሽን አስቶልኝ ጤናውን ሰቶሽ ሁሌም ያኖርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ አልሽ እንዳልታይ ሳይኖርሽ እንዳኖርሽኝ እቅፍ ድግፍ አርገሽ በፍቅርሽ እንዳቆምሽኝ ደስተኛ ሁኜን እንድኖር በአንቺ ውስጥ ራሴን እያየው ጠዋት ማታ ሁሌም በጸሎት አምላኬን እማሰና ፈጣሪን እማሰና ወዳጅ በሉሽ ወዳጅ ወዳጅ ከወዳጅ በላይ ነሽ ንፍት በሉሽ ወንድም ወንድም ሁሉን ታስንቅለሽ ማማዬ ማማዬ ማማዬ ማማዬ እናቴ ማማዬ ማማ
ማማዬ
ማማ
ሚስጥር ገበናዬ